hello ጤና ይስጥልኝ
አቤት አቶ ዮሐንስ ኖት?
አዎ ከ ArifPay ነው የምደውልልዎት ደንበኛችን።
እሺ እሺ ደንበኛችን withdraw ያደረጉት በቴሌ ብር ሳይሆን በ CBE ብር ነው። CBE ብሮት ላይ ደግሞ ገብቶልዎታል።
ይህ ብር አዎ በ CBE ብር ነው withdraw ያደረጉት።
ኧረ፣ CB ብር እጠቀማለሁ እንዴት?
ይቅርታ ምን አሉኝ?
CB ብር አልጠቀምም እኮ ነው ከፍቼ ሳላቅ ከፍቼ ይሆናል
ይሰማዎታል ደንበኛችን?
ሳላቅ ከፍቼ እንዳይሆን
ይሰማዎታል?
hello
ይሰማኛል ደንበኛችን።
ሳላቅ ከፍቼ እንዳይሆን CB ብር ወይ በፊት እንዳይሆን ነው ያላቀውም password ኡንም አዎ አሁን የሚያሳየን እኛ ጋራ transaction ኡን በ CBE ብር withdraw እንዳደረጉና ሁለቱም successful እንደሆነ ነው።
CB ብር okay፣ CBE ብሮትን ምናልባት ከዚህ በፊት ከፍተው ከሆነ check ያደርጉ ደንበኛችን።
okay፣ ደውዬ እነሱ ጋር ኮዱን መጠየቅ እችላለሁ አዎ ይችላሉ ደንበኛችን።
እሺ
መልካም ቀን ይሁንልዎት።
እሺ